سنة 20 መረጃ ማዕከል እባክዎ ቢልድረው ሰላም ነዋ አለን ከአዲስ አበባ ወደ ድሬዳዋ ወደ ድሬዳዋ አዎ ለመች መሰለሽ ለገብርኤል ጊዜ አሁን መቁረጥ ፈልገን ነበረ ስንት ነው
ለሐምሌ 19 ነው ያሉኝ አዎ ሐምሌ አስራ ዘጠኝ አዎ ደርሶ መልስ ነው ደርሶ መልስ በአስራ ሰባት ሀያ አንድ መለስ ማለት ነው አንድ ሰኞ አይደለ
አዎ እስቲ ካላንደሩን አንዴ ልየላቸው እስኪ ይቻላል ሐምሌ 17 ሮብ ቀን ነው 21 ደግሞ እሁድ ቀን ነው
እሑድ አ እሑድ ማታ ላይ ባለው በረራ ለመመለስ መሄጃችሁስ በአስራ ሰባት ሮብ 17 እሺ ጁላይ 24 መንገሮት ይቅርታ በጣም ምን አልሽኝ ላስጠብቆት ትንሽ ላስጠብቆት አይችልም